ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ቤኒ ፈርኒቸር ነው።
አዎ፣ አዎ።
እሺ፣ እኔ የምደውለው ከዊ ፕላስ ሶሉሽን የሚባል ነው ድርጅት ነው እና አንድ application develop አድርጓል። እዛ application ውስጥ እ የእናንተን store እንድታስተዋውቁበት እና እንድትገበያዩበት አሁን መን- በነፃ ነው ምዝገባ እያደረግን ነው እና እዛ እዚህ system ውስጥ መመዝገብ ከፈለጋችሁ ለማወቅ ነበር።
እ ምን አይነት ነው?
ዊ ፕላስ ሶሉሽን እ፣ የሚሰራው እ በ ride እና delivery ላይ ነው። ግን በውስጡ እንደዚህ service የሚይዙ ይመዘገባሉ እና customer በቀላሉ እንዲያገኛችሁ ማለት ነው። እ፣ እሺ፣ store ኣችሁም ይስተዋወቃል፣ customer ም ይገበያይበታል።
okay። እ ምንድን ነው የሚያስፈልገው?
application ኑን አውርደው እ፣ እዛ ላይ መመዝገብ ነው። link መላክ እችላለሁ። link ላክልህ የ app ኡን አ application ኡ?
ደስ ይለኛል። አ አ እሺ በቃ ልክላለሁ። ትመዘገባላችሁ። እሺ እሺ።
አመሰግናለሁ።
አይ፣ ሰላም